ይመስገን አለን አለን ሰላም ነው።
ስሙን ብሎኛል።
ምን እምቢ አለኝ።
ቲቪውን አሰብ ተፈሪ ገራጅ
አሰበ ተፈሪ።
አዎ፣ ገራጅ ሰፈር።
እሺ ጋራጅ ምን ቲቪው ነው አልከፍት ያለው አዎ፣ እንትኑን ኮምፒውተሩን የእኛ ነው የሚሰራው።
game ኡ ነው አ?
game ኡ ነው መክፈት እምቢ አለሽ? ምን አልገባኝ።
አይ
ጭራሽ በቃ አይበራም ነው
ካ- እ? ፋሸር ፋ- እንትን ፋሸር ማብሪያ ሆነ ካሸሬን ንጉሱ ካሸሬን ንጉሱ ዲዴ አ እ?
ሌላ
እሺ አልሰማሁሽም። ምን አልሽ?
ቆመችን ነው
ሄላ
እንትን ነበረ cashier ስንገባ ማለት ነው ኮዱን የምንጽፍበት ምንም ነገር አያመጣም።
እሺ AnyDesk ላኪልን። እሺ ቴሌግራም ላይ AnyDesk ላኪልን።
እሺ AnyDesk ላኩልኝ ቴሌግራም